ሰምታ ወደጅሽ ነበር አይ ወደጅሽ ነበር ዘንድሮም በሶፈ ሳይሻለኝ ቀረ አይ ሳይሻለኝ ቀረ ተጎዳብሽ ልቤ አንቺን ባፈቅር አይ አንቺን ባፈቅር እንግዲህ እኔም ካላገኘሁ የመውደድ አንቻዬ እኔ እንደምን ሆነ ብቻዬ እንግዲህ እኔም ካላገኘው የፍቅር አንቻዬ እኔ እንደምን ሆነ ብቻዬ ፈተና ናፍቆቴ ተይነይና ተይነይና አጫውቺኝ እንደኔ ሆኜና ያቀባብራለሁ በናፍቆት ወዳጅ ቢሰጡት ፈተና ናፍቆቴ ተይነይና ተይነይና አጫውቺኝ እንደኔ ሆኜና ልቤን አታርገው ጫለቻ በፍቅርሽ ዛሬ ምስኪን ነው ያላንቺስ ማናለው ተረችሽ ሆነና ፍቅርን ባለ አንቺን ባለ በዛበት ፈተና ፍቅርን ባለ አንቺን ባለ በዛበት ፈተና ማናይቶት ማናውቆት የልብን መጎዳት አይ የልብን መጎዳት ጎንበስ ቀና እያለ ሳይኖር ወረዳት አይ ሳይኖር ወረዳት አለ ሳታክተው ብቻውን ሲወዳት አይ ብቻውን ሲወዳት ቢሰማሽ እኔማ ከልፋት ከጭንቀት አልዳንኩኝ እንደው ሳላገኝሽ ባክን ቢሰማሽ እኔማ ከልፋት ከጭንቀት አልዳንኩኝ እንደው ሳላገኘሽ ባክን ያቀባብራለሁኝ በናፍቆት ወዳጅ ቢሰጡት ፈተና ናፍቆቴ ተይነይና ተይነይና አጫውቼኝ እንደኔ ሆኝና ፈተና ናፍቆቴ ተይነይና ተይነይና አጫውቼኝ እንደኔ ሆኜና ተይ ልቤን አታይተው ጃለጃ በፍቅርሽ ይዛ ምስኪን ነው ያላንቺስ ማናለው ተረችሽ ሆነና ፍቅርም ባለ አንቺም ባለ በዛበት ፈተና ፍቅርም ባለ አንቺም ባለ በዛበት ፈተና የሰከቀን ዋሻ አይ የሰከቀን ዋሻ የናፍቆት ማረፊያ መነሻ መድረሻ አይ መነሻ መድረሻ አጣሁለን ዘዴ ይህን ሁሉ መርሻ አይ ይህን ሁሉ መርሻ የፍቅር ፈተናው የሀሳብ ጽናቱ በእኔው ላይ ያለፈ ቅጣቱ የፍቅር ፈተናው የሀሳብ ጽናቱ በእኔው ላይ ያለፈ ቅጣቱ ያቀባብራሉ በናፍቆት ወዳጅ ቢሰጥ ፈተና ናፍቆቴ ተይነይና ተይነይና አጫውቼኝ እንደኔ ሆኜና ያቀባብራሉ በናፍቆት ወዳጅ ቢሰጥ ፈተና ናፍቆቴ ተይነይና ተይነይና አጫውቼኝ እንደኔ ሆኝና ዘይልቤን አታርገው ጫለጃል ተፈቅረሽ ይዛል ምስኪንው ያላንቺስ ማናለው ተረችሽ ሆነና ፍቅርም ባለ አንቺም ባለ በዛ ፈትፈተ ፍቅርም ባለ አንቺም ባለ በዛ ፈትፈተ ፍቅርም ባለ አንቺም ባለ በዛ ፈትፈተ ፍቅርም ባለ አንቺም ባለ በዛ ፈትፈተ ፍቅርም ባለ አንቺም ባለ በዛ ፈትፈተ